ወይዘሮ ጤና ይስጥልን።
አብሮ ይስጥልን እመቤት
አሊባባ መኪና መሸጫ።
አዎ ነን።
እሺ፣ አይ መኪና ቢስቶ ፈልጌ ነበረ። እጃችሁ ላይ ይኖራል?
ምን አሉ? Vitz
አዎ አለን። Vitz
አዎ፣ ግማሽ ከባንክ ጋር የተያያዘ አላችሁ?
Vitz ያለ ሁለት ሺ ስንት ነው የፈለጉት ሞዴል?
ሁለት ሺ አምስት ሁለት ሺ አራት ሁለት ሺ አራት ከሆነ አስራ ዘጠኝ ነው የሚባለው። ስድስት እናመቻቻለን። አንድ ነጥብ ሶስት cash ይከፍሉናል። ድርድር ግን ይኖረናል።
ድርድር ይኖረዋል።
ሁለት ሺ መስከፍለው- ሁለት አለን።
እ?
ሁለት ሺ ሁለትም አለን። አስራ ሰባት ከሀምሳ ነው የሚባለው እመቤት ስድስት እናመቻችሎታል። ቀሪው cash ይከፍላሉ።
እሺ፣ መስቀል ፍላወር ጋር ነው ቢሮአችሁ?
አዎ ፍላወር አዎ
እሺ፣ እሺ፣ አመሰግናለሁ።
እሺ ምን እናመሰግናለን።
እሺ፣ መልካም ቀን።
እሺ አሜን ለሁላችን።
እሺ።